ሄሎ ጤና ይስጥልን በስተቤት ሄሎ በወይሳብ ላክ ላል በቴሌግራም ላክልኩ አለየም በምን ላኩኝ?
የትናንትና ጃክቦት በልቷል።
ጃክቦት ኦኬ። ቴሌግራም ላይ ልከኸዋል?
አዎ ልካል።
እሺ ማን ነው የሚለው ቴሌግራም ስም?
ያ
ቴሌግራም ላይ ላክበት ስም ማን ነው?
አዎ ያ የቁድሩ ስልሳ አንድ ነው።
ስልሳ አንድ ነው። እሺ የሚያወራ ሰው አለ እዛ? የጻፈልክ ሰው አለ እዛ ላይ?
አ የጻፈልክ ሰው አለ እዛ ላይ ቴሌግራሙ ላይ?
አይ አይ የኔ ነው ቴሌግራሙ እኮ የጻፈልህ ሰው አለ ሌላ ሰው?
ሌ- ሌላ ሰው እ
ምን የሌ- የሌላ ሰው ምን ነው?
አይደለም። እሺ ቴሌግራም ስምህን ንገረኝ።
የቴሌግራም ስም የ- የሲን ታይር ነው። የኔ ነው አ ይ- ይሄ ስምና ይ- ይሄ ስምና ይሄ ስም የኔ ነው። ሁለት ቁጥር የኔ ነው። ስልሳ አንድና ሃያ ሦስት ነው።
እሺ እኮ ስምህ ማን ነው ቴሌግራም ላይ እንዳይልህ እኮ ነው።
አ
እንዳይልህ ስምህ ማን ነው ቴሌግራም ላይ ስም የቴሌግራም ስም አ፣ ቁጥሩ ስልሳ አንድ ደበቃ እሺ እሺ